ሄሎ ሰላም ያስጥልኝ ቤተሰብ
እንትን ነው ሶስት መቶ ሶስት ሺ ስምንት መቶ ውስድ ራዋልቼ መቼ ነው ያደረገው?
ሶስት ቀን ነው ዛሬ።
አዎ ጠዋት ይገባል። እሺ ትንሽ እንደሱ አስቸጋሪ ነው። ዊዝድሮ ሲስተም
ማታ እንትን ተብዬ እንደዚህ ተብዬ ነበረ ታውቃለሽ።
አዎ የዛሬ ስጠብቅ አዎ ዛሬ የመጨረሻ መልሳቸውን ነግረው ጠዋት ይገባል ብለውናል። ሳምቲም እነሱ ከጠዋት ካልገባ ጠዋት ደውደልን ነው ቼክ እናደርጋለን። ሸባት አዎ ግን ሪፖርቱን ተመላልሶ ይፈልጋል መሰለኝ ሪፖርት ለሳንቲም ፔዎች ማለት ነው።
የሁሉም እኮ ሪፖርት ተደርጓል። የሁሉም ስለሆነ የአሁን ለምሳሌ አንተ ብቻ ቢሆን ሪፖርት እናደርገው ነበር፣ ግን እንዳለ ዊዝድሮ ስለሆነ የእምቢ ያለው አንድ ላይ ሁሉም ሲስተካከል የሁሉም ይስተካከላል።
እሺ እሺ ይስተካከላል ግን አዎ አዎ ጠዋት ይስተካከላል ብለው ነው። ጠዋት ካልተስተካከለ እስከ ጠዋት ድረስ
እሺ ሪፖርት እናደርጋለን። እሺ አባት okay ተወሽ